ወይ
አለሁልህ ገነት እንደውልሽ እኔ የምልሽ ወይ
አሁን ቅድስት ደውላ ነበረ አዎ።
ወይስ ተዘግቶ ነው?
ማለት ሰምቼ ነበር።
እሺ፣ ቅድስት ሽፈራውንች የነ ክርስቲያን እና ሳዶር እና
አዎ የወንድማማቾቹ እናት
ቅድስት ክርስቲያን እና እዛ- ምን ብላ አልመጣም ብላ አይደል እንደዛ ልትለኝ ስትል ሁለተኛ ሳምንት ከሚሆንብሽ አርፍደሽም ቢሆን ግቢ አልኳት።
okay
ልቀር ነው ትለኝ ማለት ነው ማለት አረፈደባቸው ስትለኝ ሁለተኛ ሳምንታቸውን ከሚቀሩ ቢገቡ ይሻላል አልኳት።
በቃ እሺ። እ፣ ሂሳብ አስገብተዋል
እህ ሂሳብ አስገብተዋል። የአንድ ወር ነበር የከፈሉ
የአንድ ወር ነበር የከፈሉት እንትኑ ላይ እስቲ sheet ኡ ላይ check አድርገው ነው sheet ኡን ከፍቼው ነው ከፍቼው እና?
የአንድ የአንድ ወር ነው የከፈሉ ይላል።
አዎ፣ አዎ አንድ- ልኬ አንድ ነግሬያታለሁ።
sheet ነው።
account ም ልኬላታለሁ።
በቃ በጣም አሪፍ።
እሺ አይ ስማኝ ምናልባት ደግሞ አስገብታ ከሆነ sheet ኡን ላስተካክለው ብዬ ነው።
አይ አላስገባችም። እ፣ ልኬላታለሁ ግን እ፣ ምን ልልህ ነበረ አስር ሰዓት ላይ Python የምትመጣ አንድም ሴት አለች። እንትናም ይመጣል እ፣ ቅድም ሁለቱም ያወራኸው ይመጣሉ ማለት ነው። ትናንት እሱም ያወራሁት ይመጣል። አዎ ትላንት ያወራኸው ትናንት ያወራሁት ነው።
አዎ እሱም ይመጣል። አንድ ሴትም አለች የምትመጣ already እሷ ፎርም ሞልታለች። እነዚህኞቹ ፎርም አልሞሉም፣ እነሱም ፎርም አስሞላልኝ። እሺ እኔ እ፣ እኔ የምልሽ ሌላ ደግሞ ወየ ሜሪ ወየ እ፣ ወየ ክርስቲያን አብይ እና ሳዶር አብይ ነው ያልሽው። ኑዋ አብይ ማለት በስህተት ነው ብላ
የአብይ ልጆች እ፣ እንትኑ ላይ ነው ልክ ያለው ነው ገባኝ። እንትኑ ላይ ነው ልክ ያለው ነው እ፣ sheet ኡ ላይ?
sheet ኡ ላይ ነው ልክ ያለው ነው ወረቀቱ ላይ ነው ልክ ያለው ነው አይዶል ነው ግን አስተካክያዋለሁ አንደኛው ላይ ወይ ወረቅ- ወይ ወረቀቱ ላይ ወይ sheet ኡ ላይ አስተካክዬ ጽፌዋለሁ።
ቱ ላይ ትክክል ነው። ኑዋ አብይ እና ክርስቲያን አብይ ነው የሚለው። ወሽ- ወረቀቱ ላይ ደግሞ ሳዶር አብይ እና ክርስቲያን አብይ ነው የሚለው። ኑዋ አብይ አድርጌዋለሁ።
በቃሽ አዎ፣ ከሁለት አንድ ላይ እንደተስተካከለ አውቃለሁ። ለዛ ነው እሺ እኔ እሺ